ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ከጭፍጭፍ መልሼ የደወልኩ እሺ ይቅርታ፣ ሽንኩርቱን ፎቶ አንስተው ቴሌግራም ላይ ይልኩልናል።
እሺ በቴሌግራም ሀይ ስላልኩት በዛ ይላኩልን።
አዎ ያንቺ ነው? እሺ አዎ የኔ ነው ይላኩልን፣ ያንሱና ፎቶ።
እሺ አዎ፣ እሺ እሺ እሺ